Hello. ካርድ ስሞላ ሶስት ብርም አራት ብርም ዝም ብሎ ብር እየወሰደኝ ነው። በዚህ እንትን አገልግሎት እንዲቋረጥ ፈልጌ ነው።
የቴሌቪዥን ደንበኛ ነው። ምን አሉኝ?
ካርድ ስሞላ ሶስት አራት ብር ዝም ብሎ በየዋት ብር ስላበት እየወሰደብኝ ነው። በዚህ
እኮ የቴሌቪዥን ደንበኛ ነው። ስንት ብር ነው የሚወስድበት? ሶስት ብር
ሶስት ብር በቀን በቃ ስድስት ብርም ካለ ብር ዝም ብሎ ይወስዳል።
አንዴ መስመር ላይ ጠብቁ፣ መስመር ላይ ጠብቁኝ።
माला बुखार देत केस मत आगुरो हे बिर जातो कबतन में फुलात बिर सती से देंग दूर रहता मसला इनायत
ሄሎ
አቤት
የቴሌቪዥን ደንበኛ ስለሆኑ ሳምንታዊ በሳምንት አስር ብር ነው የሚቆርጡበት። እና ደግሞ ይጮው ነበረ ጌሙን እኮ አይደለ እንዴ?
አ
ጌሙን ይጮቱ ነበረ።
አስ
ስለዚህ ለዛ ነው የቴሌቪዥን ደንበኛ ስለሆኑ ሳምንታዊ ነው የተመዘገቡት። በሳምንት ውስጥ አስር ብር ነው እንጂ የሚቆርጥቦት በየቀኑ ሶስት ብር አራት ብር አይደለም የሚቆርጥቦት። እሱንም ደግሞ በራሱ ፍላጎት ተመዝግበው ነው እዚህ ጋር እየተጫወቱ ነው።
አሁን አቋርጥልኝ። አቋ እንዴት ነው ማቋረጥ የምትችለው?
ኮከብ ዘጠኝ ሰማንያ አምስት መንሰላል ስድስት ቁጥርን ይንኩትና ማቋረጥ ይችላሉ።
አስ